አቂላ ይሄ እንዴት አንደች ነው ከባድስ ነገር ሌላ
ከባድ እሺ፣ ቤተሰብ ሀብታሙ ነኝ።
ጨርስልኝ ነው ነው እሺ፣ ደወልላት ስደውልላት አፕሊኬሽኑን በእኔ ተጠቅመው ነው ልጅቷን ከዛ ቢሮስ ቢደውሉልኝ ምን ምን
ሌላ ሴትዮዋ ነች ያነሳችኝ። በእኔ ተጠቅመው ነው ከዛ ለ- ለ- ከቢሮ ደውሎ የልጅቷን ስልክ ሲሙ ልኬላቸዋለሁ ምናምን አለች።
በቃ እሺ።
እሺ፣ ከዛ ካንስል በማድረግ ተባባሪ ኦርደር ማስኬድ ይችላል ሌላ ሰው አንስቶ በእኔ ስልክ ተጠቅመው ነው ነው ያለች ያለች ያለች ሴትዮዋ አዎ፣ ከዛ የልጆቹን ስልኩ ለ- ከቢሮ ሲደወልልኝ እ
ልኬላቸዋለሁ ምናምን አለች።
በአምላኩ መሰለ በቃ እሺ።
እሺ